hello ቤርሳ ነኝ።
አንድ cancel order ነበር መልሻለሁ።
ስንት ነው order ነበሩ?
ሰባ ሶስት ሰላሳ ስድስት
አንዴ መስመር ላይ ጠብቀኝ። ሰባ ሶስት ሰላሳ ስድስት ነው። ማነው ስምህ?
ረመዳን ነኝ።
ረመዳን እሺ። መልስ ብል ተብለህ ነው አይደል? መሲ መልስ ብለህ በቃ እሺ፣ እሺ cancel ይሆንልሃል ረመዳን።
እና እንዳዘጊው ስልኩ ሌላ order እያለሁ እሺ ከፒያሳ ከዛው ቤት ወደ አውቶቢስ ተራ ነው የሚሄደው እና ሀምሳ አምስት ብር እየቆጠረ ነው ስንት ነው order ነበሩ?
እንድታስታውቂው አራት ዜሮ አንድ
ስንት አልከኝ?
ሰባ አራት ዜሮ አንድ
ዜሮ አንድ እሺ አይልሃል ላይ አውቶቢስ ተራ ነው የሚሄደው እና
እዚህ ላይም እንደዛ ነው የሚለው ረመዳን